ጤና ይስጥልኝ ልጄ ኢትዮጵያ ሮዳስ ነኝ በእቁብ ምን ልርዳዎት? ጤና ይስጥልኝ ልጄ ኢትዮጵያ ሮዳስ ነኝ በእቁብ ምን ልርዳዎት? ሰማዎት ደንበኛችን
ጺም ታስሮብኝ ነበር ትፈችልኛለሽ?
ምን አለኝ ደንበኛችን?
ጺም ታስሮብኝ ነበር ትፈችልኛለሽ?
ሲም
ታስሮብኝ ወይ?
ሲም ታጥሮብኝ
አዎ
እ ወደ ነሪ ወዲ ካደግን ወደ ኢትዮ የሙዚቃ ቴሌኮም ነበር የደወሉት።
አዎ
እ ይሄ የኢትዮ ቴሌኮም የጥሪ ማዕከል አይደለም ደንበኛችን።
እሺ እንትን ታቋርጭልኛለሽ እንዴ? የጥሪ ማዕከሉ
እ ልዝጋሎት ጥሪውን
እ ይሄ የጥ- የኢትዮ ቴሌኮም ጥሪ ማዕከል አይደለም። ግን የኢትዮ ቴሌኮም የሚያገኙበትን አጣርቼ ልንገሮት። መስመር ላይ ይጠብቁኝ።
እሺ
ደንበኛችን መስመር ላይ ያሉ
አዎ ኢትዮ ቴሌኮም የሚያገኙበት ዘጠኝ ዘጠና አራት ደውለው
ዘጠኝ ዘጠና አራት ይሄ- እሺ እሺ
እሺ